ሄሎ ሄሎ
ወይ ሰላም አላችሁ?
እንዴት ናችሁ?
እግዚአብሔር ይመስገን።
ትናንት ደውለን ነበርና ፌምስ ሚካኤል ጋር ብለውን ነበር እሺ አጣሽ ቦታ እ፣ ስለማናውቀው እባክሽ እኔ ንገሪኝ።
እነግርሻለሁ። ችግር የለውም እነግርሻለሁ። ትክክለኛ ያላችሁበት ቦታ የት ጋር ነው?
አሁን ፌም የት ነን? ሚካኤል ሚካኤል ነን። ፌምስ ሚካኤል ሴምስ ቅዱስ ሚካኤል ላይ ናችሁ።
አዎ፣ ድልድይ ያለች አይደለ? ፊት ለፊታችሁ አጠገቡ ህብረት ባንክ ሚካኤል ጋር ድልድይ።
ድልድይ መሻገሪያ ድልድይ እሺ እሺ፣ አለ።
እ፣ ከዛ ይታየሽ ይታየሽ።
ድልድይ ድልድዩ ጋር ልውረድ።
ኦኬ ከየት ነው የምትመጪው? መጀመሪያ እ፣ ከዊ ከሩ- ከሳሪስ መጨረሻ ቅሊንጦ አይደለም። አዎ ኦኬ። ስለዚህ ከመገናኛ ነው የምትመጪው ማለት ነው። ማለት ነው።
ከመገናኛ ነው የመጣ ነው። አዎ ከመገናኛ ድልድዩ ስር ያውርድሽ።
እሺ፣ እኔ ውድ እሺ፣ ድልድዩ ስር ጉረጂና ድልድዩ ስር ጉረጂና መሻገሪያ መንገድ አለ።
እሺ፣ በመሻገሪያው ልክ እንደወረድሽ ድል- እ- ልክ ስጨርሽ ፊት ለፊት ያለው ቦታ ላይ
ድልድዩ ጋር ወርደን እሺ፣ ድልድዩ ጋር ውረጂና መሻገሪያ የእግረኛ መሻገሪያውን ወደ ላይ ተሻገሪ። በእግረኛው መሻገሪያ ላይ ማለት ነው።
እ፣ እሺ ልክ መሻገሪያውን ስጨርሽ ያለው ፎቅ እሱ ነው።
እሺ፣ እኔ ውድ አመሰግናለሁ። እሺ እሺ መልካም።
እሺ እሺ።